Hello ጤና ይስጥልኝ። ቃል ኪዳኔ ከ Best Bet ምን ልርዳዎት
withdraw አሁን አስር ሺህ ብር አልገባም ነበር።
የመቼ ነው?
አሁን
እሺ፣ በስልክ ቁጥር ነው?
አዎ፣
እሺ፣ አንድ መስመር ላይ ጠብቁኝ።
ከድርጅት ነው እንዴ? አረ ድርጅት አይደለም።
እሺ ወደ አንድ ሺ አርባ ሶስት ሰባ ስምንት ሀያ ሶስት አርባ ሶስት ሶስት ፏዋት ጀማል የሚል አዎ
እሺ፣ confirm ተደርጓል። process ላይ ነው ይገባሉታል። እሺ፣ መልካም ቀን